ጤና ይስጥልኝ ማሊባባ ጤና ይስጥልኝ ሰለሞን።
እግዚአብሔር ይመስገን።
ግሎሪ ባለፈው አይቼ ነበር።
ግሎሪ ሁለት ሺህ አስራ ስምንት ሀያ አዎ።
አስራ ስምንት አዎ አዎ አለን።
ባንክ ስንት ነው ያለበት?
ባንክ አንድ ነጥብ አራት አለበት።
እሺ cash ስንት ነው የሚፈልገው?
ስድስት መቶ ሀምሳ ሺህ ብር cash ይፈልጋል።
okay ስም እንዴት ነው ባ- ይዞራል?
አዎ ይዞራል።
በባንክ ዞሮ ነው ዕዳ እንትን የሚለው?
አዎ
እሺ የት መጥቼ ላየው?
መ- መ- መስቀል ፍላወር branch ኣችን።
አለ አሁን እዛው ቆሟል?
አዎ አዎ
እሺ መስቀል ፍላወር ምኑ ጋር ነው? ሪም ላይ ነው?
መስቀል ፍላወር ናዝራ ሆቴል ነው ያውቁታል?
አዎ ናዝራ ሆቴል።
አዎ ናዝራ አዎ።
ሆቴል ፊት ለፊት ምስራቅ በር ስጋ ቤት አለ። ምስራቅ በር አዎ።
ስጋ ቤት ፊት ለፊት አፍሮሊንክ ሞተር የሚል አለ የመኪና መሸጫ።
አዎ።
በእሱ አዎ።
ሬክላም ትክክል ሲገቡ ማሊባባዎች እንገኛለን።
okay።
ለበለጠ ግን ቁጥር ልስጦትና እንትን በሉ ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት ዜሮ ዜሮ
እሺ hello hello ዜሮ ዘጠኝ አርባ አራት ዜሮ ዜሮ እሺ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ